ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውልልዎት።
እሺ እሺ።
ላርጎ order አድርገው አልመጣልዎትም ነበር።
አዎ ላርጎ ፓፓያ እና ምን ነበር ሌላ ደግሞ ሶስት ነገር መጣልኝ። አራት ነገር አንዱን እ፣ backup አርጎ ብያለሁ።
OK እሺ። ላርጎ እ፣ warehouse ውስጥ ላርጎና ፓስታና ፓፓያ አልመጣልኝም።
እሺ። ላርጎ ሎሚ ግን ነበረ። ሎሚው ደግሞ backup አርጎ ብያለሁ ትናንትና ደውዬ።
OK እሺ። እ፣ ላርጎ warehouse ውስጥ እጥረት ስላጋጠመን ያው መላክ አልቻልንም እና ተመላሽ ልናረግልዎት ስለሆነ የቴሌብር አካውንቶ ስሙ ማን ነው የሚለው?
እ፣ የኔ ህይወት አብርሃም።
ህይወት።
አዎ OK እሺ። order ያደረጉት እ፣ ግን እንትን ነው ሎሚውን backup አርግልኝ ብያለሁ ትናንትና።
OK በስልክ ቁጥር አራት- order ያደረጉት አ ይኸውልሽ እ፣ ታዝ ይኸውልሽ double ሆኖብኛል ሎሚ ማለት ነው። እና ባለፈው OK።
order እ፣ ሲመጣልኝ አንደኛው ሎሚ መጣ። አንደኛው ሎሚ ደግሞ እ፣ የቀረ አለ ብሎ pending ብሎ ሲያሳየኝ ደወልኩና ቢሮ backup አዎ።
አርግልኝ አልኩት። ከዛ እሺ ምናምን ብሎኛል የሎሚውን ማለት ነው።
OK ስለዚህ ይሄኛው የሎሚውም re- refund ይደረግልዎት ማለት ነው።
አዎ አዎ፣ ላርጎውንም እንደዛ ስታደርጊ ሎሚውንም እና ፓስታና እሺ።
አናናስ ነው የሚቀር ፓፓያ ነው የሚቀረው ማለት ነው።
እሺ እሱን እንልካለን።
እሺ እሺ እሺ check ለማድረግ ነው። የእነዚህን አሁን ተመላሽ እናደርጋለን።
እሺ thank እሺ መልካም ቀን።
እሺ